ሄሎ ጤና ይስጥልኝ መሰረት ነኝ። ሄሎ ሄሎ ወይ መሰረት ነኝ። ምን ልታዘዝ?
እሺ አንድ ኦርደር ታወጭ ነበረ ሌላ ኦርደር ተየረበብኝና ሀምሳ ሰባት አስራ አንድ
ሀምሳ ሰባት አስራ አንድ አስራ አንድ እሺ ሌላ ያስከውን ኦርደር ያረኝ
እሺ
ምን አልከኝ?
ሀምሳ ስድስት ሰላሳ አምስት ብዬሽ ሀምሳ ስድስት ሰላሳ አምስት ሀምሳ ስድስት ሰላሳ አምስት አዎ ሀምሳ ሰባት አት አንዱን ልጣል የፈለግከው?
አዎ እሱና አሁን ገጣፍ እሱ ነውና
እሺ አንዴ ጠብቀኝ፣ አትዘጋው።
እሺ እሺ እሺ እሺ
አለ በል ካምሮይ ሴሚስ ያለው ወ- ኦርደር ነው እንዲወጣል የፈለግከው?
አዎ፣ ወሰን አዎ።
የሚሄደው አዎ እሺ ይሄኛውን እየሰራው ነው ከፊና ይሄ- ይሄን አዎ አዎ
እሺ ሎዛ ሎዛ ይቴክ ኤርሚ ኤርሚ አለበል ማለት ነው። ከፊ ጋር ሰሚት ፍየል ቤት ይዞ የኛው ደግሞ ካምሮን ሲኤምሲ አላለፈች መርጊያ ሆቴል ሜር ነው አስወጭልኝ እያለኝ ነው እ አስር አለበል ወይ አል- ሀምሳ ሰባት አስራ አንድ ወጥቶልሃል።
እሺ አንድ እሺ እሺ
ኧረ እኔ ብቻ አጥፍቼ ነው።